ወይ ተወልጅ
ሄሎ፣ አይሰማም?
ሄሎ
ቤት ቤት ነው የምንዳ።
የሆነ ቀመር ተበልቶ አንድ አረንጓዴ በልቶ አንዱ ነጭ ብቻ ነው የበራብኝ።
ነጭ በራብኝ አዎ እ?
ማለት ነጭ- ነጭ- ማለት ካ- ማለት እ፣ ሙሉ አረንጓዴ አልበራልኝ ግን አልከፈልልኝም ደግሞ
እሺ፣ cashier code ኡ ንገረኝ እስኪ ቲኬት አስር አስር ሰላሳ አራት ሰላሳ አራት አስራ ስምንት አስራ ስምንት አስራ ሶስት
እሺ ዲፖርቲቮም ጨዋታ ይቀራል መሰለኝ አይደለ?
ጨዋታ የቀረ ጨዋታ የለም። ያው ሰዓቱ time አ time ም ቀኑም ዲፖርቲቮ
አዎ ዲፖርቲቮ ተጫውቷል። ማታ አሃ።
ተ- ተጫውቷል።
እሺ በቃ እናስተካክለውና እ፣ ትክክል ከሆነ አሸናፊ አሸናፊ ትሆናለህ። እሺ
እሺ፣ ተጫውቷል። እሺ ይሁን።
እናስተካክለዋለን። ትንሽ ጠብቀን።
እሺ እሺ